hello ሰላም ጤና ይስጥልን ቤተሰቤት አብሮሽ ስልህ
በጣም
ሰላም ነሽ? እንትን ቴሌ ብር ላይ ገብቶልን ነበር። አንድ ጊዜ አንድ ሺህ አንድ ጊዜ ሰባት መቶ አንድ ጊዜ ደግሞ ሶስት መቶ ነው።
እሺ አንዴ ጠብቀኝ
message ደግሞ text አልተደረገልንም።
እሺ እሺ hello ጤና ይስጥልን ቤተሰቤት
አብሮሽ ስልህ አብሮሽ ስል
ሰላም ነሽ?
እሺ ምን ልበል?
እንትን ቴሌ ብር ነበር አንድ ጊዜ አንድ ሺህ ብር አንድ ጊዜ ሰባት መቶ አንድ ጊዜ ሶስት መቶ ገብቶልን ነበር እሺ
እና message text አልተደረገልንም።
okay withdraw deposit አድርገ ነው ወደ ቤት ቤት
እ?
ወደ ቤት ቤት deposit አድርገ ነው
አዎ አዎ ስንት ብር ነው?
ሁለት ሺህ ብር ነው።
ከየት ከቴሌ ብር ወደ ቤት ቤት ነው?
አዎ አዎ
okay እሺ message ኡን ላክልና ቴሌግራም ላይ
እሺ message ድጋሜ ላክልሽ።
እ አዎ ላክልኝ፣ ድጋሚ ላክልኝ ቴሌግራም ላይ check አደርገዋለሁ። በቻፓ ነው በሳንቲም ነው?
በሳንቲም ነው።
በቃ ለሳንቲም ፔይ ያሳውቅልሃለሁ። በድጋሚ ላክልኝ።
እሺ እሺ